አቤት
ተሲኖ እንዴ?
አዎ፣ ማሊባባ መኪና መሸጫው ኦኬ። እንትን ፒካፕ ነበረ ባንክ ተሸጠዋል እንዴ? ነጭዋ
ምን አይነት ፒካፕ አባ?
እ እንትን ሪቮ ነገር ነው እንደዛ ነው። ሪቮ ነው ሪ እንትን ናት።
ናች ነው ያየኸው?
እ እ አሁን በቲክቶክ ነው ያየሁት። ባንክ አንድ አንድ ሚሊዮን አምስት መቶ ባንኩ አንድ ሚሊዮን አምስት መቶ ሺህ ይመቻቻል የምለው
የቆየ ፒካፕ ፖርት ፒካፕ ቁጥር ያዝና check አድርግ። መስቀል ፍላወር branch ነው።
እ ቁጥር ልስጥህና check አድርጋቸው። መስቀል ፍላወር ብራንች እሺ ዜሮ ዘጠኝ ሰላሳ ሰባት እሺ አርባ ስምንት
እሺ ሰማንያ ሶስት አርባ ስምንት ሰማንያ ሶስት አርባ ስምንት
እሺ እሺ